Hello Arun hello hello Arun ከዚህ በኋላ አምስት ደቂቃ ነው ከአምስት ደቂቃ በኋላ እንሰጠዋለን ብለዋል። ያው ኧረ ሀና ግን አንቺ ግን መች ነው የሚገባሽ? በእመቤቴ
አሩን ነግሬሃለሁ።
ፖሽ ሌላ ነገር የምትጠየቁሽ እንዴ? ስለ ደቂቃ እኔ ምን ምን አገባኝ አምስት ደቂቃ ብለዋል እኮ። እኔ እኮ ምን አልኩሽ ሀና? ስሚኝ መጀመሪያ እኔ የጠየቅኩሽ ጥያቄ ገብቶሻል?
እኮ አሩን አልገባሽም።
የሚሰጣቸው ደቂቃ ይኸውልህ አሁን ሰላሳ ስድስት እሺ የሞተር order ስለሆነ ነው አዎ የሞተር ስለሆነ ነው? እሺ አዎ እሺ